አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የተደረሰውን ኢህአፓና ስፖርት ሁለተኛውን መጽሐፍ ትረካ አሰምተን የዛሬ ጠቅላላ ዝግጅታችንን እናጠናቃለን።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል ስድስት ኦፕሬሽን ቡልቻና ነሐሴ 28 ቀን 1969 ዓመተ ምህረት ጠዋት 12 ሰዓት ሰፈሬ አራዳ አውቶቡስ ተራ አጠገብ ነው። ቤታችን አዲስ ዘመን ቡና ቤት ፊት ለፊት ይገኛል። ቅዳሜ ጠዋት ተነስተን የሰፈር ልጆች እግር ኳስ ጨዋታ እናደርጋለን። ኳስ ሜዳው እኔ ከምኖርበት ቤት ሶስት ብሎክ አልፎ ይገኛል። በሌሊት ወደዚያ ሲሄድ የተለመዱ ነገሮች አያለሁ። ነጋዴ ሻይ ቤት ይከፈታል። ቆዳ ነጋዴው ሰውዬ በር ላይ ይቆማል። ኮኪር ገዳባኖ ሻይ ቤት በሩ ሳይከፈት ፓስቴ ይጠበሳል። ጭሱ በመስኮት ይወጣል። በቅዳሜ ሌሊት እነኚህ የተለመዱ ነገሮች ናቸው። ነሐሴ 28 ግን እንደዚህ አልነበረም። የዚያ ቀን ከኮኪር በታች ዝቅ ብሎ የሚከራዩ ብስክሌቶች ተደርድረዋል። ይህ ያልተለመደ ነገር ነው። አከራዩ በየነ ይባላል። ብስክሌቶቹ በዚህ ሰዓት መውጣታቸው ያልተለመደ ነው። ነገሩ ግራ ገባኝ። ለምን ብስክሌቶቹ በዚህ ሰዓት ወጡ ብዬ ራሴን መጠየቅ ጀመርኩ። መልስ የለኝም። ግን ምን አስጨነቀኝ ብዬ ወደ ሜዳ መሄድ ጀመርኩ። በሀሳቤ የሆነ ነገር ከነከነኝ። ተከስተ ፍቅሩ ብስክሌቶቹ ጋር ቆሟል። ተከስተ በዚህ ሰዓት ከቤቱ አይወጣም። ፀሐይ ሲወጣ አንዳንድ ጊዜ ኳስ ስንጫወት ሜዳ ላይ መጥቶ ያይናል። አልፎ አልፎ ሸንኮራ ይገዛልናል። ተከስተ ጸባዩ ጥሩ ነው፣ ግን ብዙ ሰው አይቀርብም። ቤቱ ከኳስ ሜዳው በላይ ሲሆን የሚኖረው ከወንድሙ ጋር ነው። ታላቅ ወንድሙ ሹፌር ነው። ተከስተ ዛሬ በጠዋት እስቲ ምን ያደርጋል? አጠገባቸው ስደርስ ደህና አደርክ አልኩት። ደህና። ዛሬ ብስክሌት በጠዋት ልነዳ ነው? አዎ። ስትጨርስ ሜዳ ትመጣለህ? እመጣለሁ። የሚያወራኝ ፊቱን አዙሮ ነው። አጠገቡ ሌላ የማላቃቸው ሰዎች አሉ። ሁልጊዜም ከብስክሌቶቹ ኋላ የጎማ መንፊያና ከለመዳሪ ነው የሚቀመጠው። በዛን ጊዜ ግን ዘንቢልና ጆልያ ነው እዚያ ጋር ያለው። ብስክሌቶቹ የሚወጡት ከሁለት ሰዓት በኋላ ነበር። ዛሬ በሌሊት ለምን ወጡ ብዬ ተገርሜያለሁ። ደግሞም ተናድጃለሁ። ምክንያቱም ጠዋት ከቤት የምናወጣቸው ማታም የምንመልሳቸው እኛ ነን። አንድ ሰው አምስት ብስክሌት ጠዋት ከቤት ያወጣል፣ ማታ ይመልሳል። ይሄ ማለት አምስት ጊዜ እየነዳን የብስክሌት ሐራራችንን ጥግ እናደርሳለን ማለት ነው። ይህን እያሰላሰልኩ በኮኪር ሻይ ቤት ጥግ ባለችው ቀጭን መንገድ ወደ ኳስ ሜዳ ሄድኩ። ከኳስ ሜዳው አጥር ጋር ተያይዞ የነ ታሪኩ ቤት አለ። ታሪኩ መንጀታ ከልጅነት ጀምሮ ከኔ ጋር ነው ያደግነው። በሻሸመኔ ከተማ ከፍተኛና አውራ ጎዳና አብረን ነው የተጫወትነው። አዲስ አበባም ወደ ክለብ ለመግባት አንድ ላይ ነበር የመጣነው። ሜታ ቢራ ተቀጥረን፣ እሱ ግን ሳይስማማ ቀረና ወደ አውራ ጎዳና ክለብ ገባ። በዚያ የውድድር ዓመት 26 ጎል አገባና ሬከርድ ሰበረ። ብዙ ክለቦችም ለመውሰድ ሽሚያ ጀመሩ። የመቻል ክለብ ተቀለለው። ለክለቡና ለብሔራዊ ቡድን ታዋቂ ተጫዋች ሆነ። በተለይ በመቻል ቡድን በጣም ተወዳጅ ነበር። የዚያን ቀን ጠዋት ወደ ሜዳ ሲሄድ ታሪኩ ከእንቅልፉ መቀስቀስ አለብኝ። ታሪኩን ካልቀሰቀስኩት የእኛ አሰልጣኝ ሙክታር ሲራጅ እንድጫወት አይፈቅድልኝም። ታሪኩም ይህን ስለሚያውቅ ጥየው እንደማልሄድ ይረዳል። በዚያ ላይ ቶሎ ከእንቅልፉ አይነሳም። አንዳንዴ ሀያ ደቂቃ ያስጠብቀኛል። ታሪኩ ኳስም እንቅልፍም ይወዳል። ግዴታ ስላለብኝ እስኪነሳ ጠብቃለሁ። እሱ እስኪመጣ እንደተለመደው በአጥር ቀዳዳ ውስጥ ሁለት ላሞች አያለሁ። እነዚህ ላሞች አባቴ ለአቶ መንጀታ የሸጣቸው ነበሩ። በወቅቱ ሽያጩ ከሀምሳ ብር አይበልጥም። ታሪኩ ተቀስቅሶ ሲወጣ በቅድሚያ ስለ ላሞቹ ነው የምናወራው። ላሞቹን እኔ ነኝ ያሳደግኳቸው። ስለ እነርሱ አውርቼም አልጠግብም። የዚያን ቀን ታሪኩ ከእንቅልፉ ነቅቶ እንደወጣ ስለ ላሞቹ አላወራሁትም። ሌላ ወሬ ነበረኝ። ብስክሌቶቹ እኮ ወጥተዋል አልኩት። አናወጣቸው እኔ እንጃ። እውነትህን ነው? አዎ፣ ትንንሾቹ ወጥተዋል። ትልልቆቹ ብቻ ናቸው የወጡት። ብስክሌቶቹ ለምን እንደወጡ ባለቤቱን አናገርከው? የማላቃቸው ሰዎች አብረው ስላሉ አልጠየቅኩትም። ሊሸጣቸው ነው እንዴ? ተከስተም ከሰዎቹ ጋር አለ። ተከስተ ደግሞ ብስክሌቶቹ ጋር ምን ያደርጋል? አላውቅም። የትኞቹ ብስክሌቶች ናቸው የወጡት? ፈጣኖቹ። ግን እውነትህን ነው? ነገርኩ። ይልቅ ሙክታር ስለሚቆጣ ቶሎ እንሂድ። እሺ። ሙክታር የቡድናችን አሰልጣኝና ጓደኛችንም ነው። ቤቱ ከኮኪር ገዳባኖ ሻይ ቤት በላይ ነው። ቅዳሜ ሌሊት ለሁላችንም ቀድሞ ሜዳ ላይ የሚገኘው እሱ ነው። ሙክታር የገሞራው ቡድን ታዋቂ ተጫዋች ነው። ዘጠኝ ቁጥር ማሊያ ነው የሚያደርገው። ኳስ አያያዙና አብዶ አሰራሩ እንዲሁም ለየት ባለ የቄንጦ ስልት ኳሱን በውጭ እግሩ ቀልብሶ ተከላካዮችን ሸውዶ በማሳለፍ ችሎታው በጣም ይታወቃል። ሙክታር በተለይ በወጣቶች ዘንድ በጣም የሚወደድ ተጫዋች ነው። ችሎታው ብቻ ሳይሆን ጸባዩም ቢሆን ለሁሉም ተስማሚ ነው። ከኳስ ውጭ ከሱ ጋር እንውላለን። ከቤት ሲወጣ ተከትለነው ነው የምንሄደው። የዚያን ሰሞን ግን እንድንከተለው አልፈለገም። ከማናቃቸውም ሰዎች ጋር ይውላል። ጀማሉ አሊ የሙክታር የቅርብ ጎረቤቱ ነው። ጀማሉ ከተማውን ለቆ ከሄደ ጥቂት ዓመት ይሆነዋል። ደብረ ዘይት አየር ኃይል ነው የሚሰራው። አልፎ አልፎ ነው ወደ ሻሸመኔም የሚመጣው። አሁን በቅርቡ ግን እዚህ ከተማ ውስጥ በብዛት አየዋለሁ። ሰሞኑን ከሙክታር ጋር ገጥመዋል። የዚያን ሰሞን እየተመላለሰ ወደ እነሱ ቤት ሲሄድ አይቼዋለሁ። ቅዳሜ ሌሊት ለልምምድ ሲሄድ በሜዳ ላይ አንድ ነገር ጠብቃለሁ። እንደተለመደው ሙክታር ኳስ እያንቀረቀበ አገኘዋለሁ። ይሄ በፊትም የሚከሰት ነገር ነው። አሁን ግን ከታሪኩ ጋር ወደ ሜዳው ስንዘልቅ ኳስ የሚያንቀረቅብ ሰው የለም። ሁላችንም ገና ታዳጊና ሕፃን ነን። የገሞራው ሕፃናት ቡድን ስለተቋቋመ ለዚያ ቡድን ነው ሙክታር የሚያሰለጥነን። ሙክታር አንድም ቀን ቅዳሜ ሌሊት ልምምድ ቀርቶ አያውቅም። ቀድሞ የሚደርሰውም እሱ ነው። ቤቱ ከኳስ ሜዳው መቶ ሜትር በላይም አይርቅም። በሁለት ደቂቃ ይደርሳል። ግን ዛሬ አልመጣም። ታሪኩን ጠየቅኩት። ሙክታር ተኝቶ ይሆን? እኔ እንጃ። ሄደን እንቀስቀሰው እንዴ? ሊመጣ ይችላል። ግን ይህን ያህል ጊዜ እኮ ቆይቶ አቅም ምናልባት የቤተሰብ ችግር ሊገጥመውም ይችላል። እሱ ሳይመጣ መጫወት እንጀምር፣ ትንሽ እንቆይ። እዚህ ሜዳ ላይ በተለይ ቅዳሜ የብዙ ክለብ ተጫዋቾች ልምምድ ይሰራሉ። ቦታ ስለማይበቃ እኛም የሜዳውን ሩብ ያህል ክፍል ይዘን ነው የምንጫወተው። ለዚያውም ኳስ ሜዳው ሰፈራችን ስለሆነ በቶሎ ስለምንደርስ ነው እንጂ ያንን ያህል ቦታም አናገኝም። እንዲያውም አንድ ሰዓት አካባቢ ሲሆን የሚመጡ ተጫዋቾች ወረፋ ጠብቀው ነው ወደ ሜዳ የሚገቡት። ዛሬ ግን በሚገርም ሁኔታ ሜዳው ላይ ከተወሰነ ሰው በስተቀር ተጫዋቾች የሉም። ስፖርተኛው የት ሄደ? ግራ የሚያጋባ ነው። ለእኛ ግን ተመችቶናል። ምክንያቱም ሜዳውን በስፋት አግኝተነዋል። ሆኖም አሰልጣኛችን ሳይመጣ በመቅረቱ ቅር ብሎናል። ሙክታር በተወሰነ ደቂቃ ጠብቀ ነው ሳይመጣ ቀረ። ታሪኩ ወደ ቤት ሄዶ አንኳኩቶ ጠየቃቸው። ሙክታር አለ አለ። የለም ፈልገነው ነበር። ለምን? ለልምምድ ሜዳ እንዲመጣ ነዋ። ጠዋት እኮ እናንተ ጋር እንደሄደ ነው የነገረን። እስካሁን አልመጣም። ምናልባት ይመጣ ይሆናል። ታሪኩ ሙክታርን አጥቶት ተመለሰ። እኛም መጫወት ጀመርን። ፀሐይ እስኪወጣ ድረስ በአካባቢው ሰዎች አያልፉም። ዛሬ የገበያ ቀን ስለሆነ ጥቂት ቆይቶ የሚሸጥ ዕቃ የጫኑ አህዮች እንቁላል፣ ዶሮ፣ እንጨት፣ ቅቤ የመሳሰሉትን የያዙ ሰዎች ወደ ገበያ የሚያልፉትም በዚህ ነው። እኛ መጫወት ጀመርን። ገልመጥ እያልን እናያለን። አንድ ሰው ባለፈ ቁጥር ሙክታር እየመሰለን ወደ አካባቢው እንቃኛለን። ግን የለም። ቅዳሜ ቀን በተለምዶ እስከ ስድስት ሰዓት ኳስ እንጫወታለን። በመሃል የምናቋርጠው ብስክሌቶቹን ለማምጣት ነው። ዛሬ ግን ብስክሌቶቹ ቀድመው ወጥተዋል። ስለዚህ የትም አንሄድም። አንዳንድ ጊዜ ደግሞ ሆዳችን ሲጎድል ፓስቴ በልተን እንመለስና በአዲስ ጉልበት እንደገና እንጫወታለን። በሳንቲም እየተወራረድን ስለምንጋጠም ነጭ ላባችን እስኪወጣ ነው የምንፋለመው። እየተጫወትን ሳለ አንድ ሰው በአንሶላ የተጠቀለለ ነገር በትከሻው ይዞ በሜዳው ጥግ ጥግ እየሄደ ነው። ጀማሉ አሊ ነው። ጀማሉ አካሄዱ ጠደፍ እያለ ነው። ቅዳሜ የጽዳት ቀን ነው። በተለይ ወጣቱ ልብሱን በአንሶላ ወይም በጨርቅ ጠቅልሎ ወንዝ ይሄድና ልብስ ያጥባል፣ ገላውንም ይታጠባል። ይሄ የተለመደ ነው። ጀማሉ በጨርቅ የተጠቀለለ ነገር ይዞ ሲራመድ እንደ ሌሎቹ ወጣቶች ወደ ወንዝ እንደሚሄድ ነው የምንገምተው። ጀማሉን ላናግረው ፈለኩ። ጀማሉ! አቤት። ሙክታርን አይተኸዋል? አላየሁትም። ትናንት ካንተ ጋር አልነበረም እንዴ? ትናንት ነዋ። ዛሬስ? አልተገናኘንም። ካገኘው ትነግረዋለህ? ምን ብዬ? እነገነነ ይፈልጉሃል ብለህ? እሺ ነግረዋለሁ። ጀማሉን ብጠይቀው እንደዚህ ነው የሚመልስልኝ። ግን አልጠየቅኩትም። እኔም እየተጫወትኩ ጀማሉም እየተጣደፈ ሳልጠራው ወይም በደንብ ሳላናግረው ሄደ። ስለ ሙክታር የሚያውቀው እሱ ነበር። ጀማሉና ሙክታር ያን ያህል አብረው ባይውሉም ሰሞኑን በተደጋጋሚ አይቻቸዋለሁ። ጨዋታ ከጨረስን በኋላ ለምን ዛሬ ሳይመጣ እንደቀረ ሙክታርን እንጠይቀዋለን። ስለዚህ አሁን ዝም ብለን መጫወት ነው። አብዛኛውን ከአርብ ገበያና ከቡልቻና የሚመጣ ገበያተኛ ነው በዚህ የሚያልፈው። አሁንም ፀሐይ ስለወጣ ዕቃቸውን የሚሸጡ ሰዎች በሜዳው ጥግ እያቋረጡ ወደ ዋናው ገበያ ወደ ሀሌሉ እየሄዱ ነው። እኛም አሁን ስለጠገም ኳስ መጫወቱን ልናቆም ነው። እንደ ወትሯችን ሲሰለቸን መሰዳደብ እንጀምራለን። በዚያው እንለያያለን። አሁን ስድቡ ስለተጀመረ አንዳንዱ ውልቅ እያለ መሄድ ጀመረ። ከተማው ውስጥ አልፎ አልፎ ጥይት ይተኮሳል። ሻሸመኔ የሚሊቴሪ ሀገር ነው። የደቡብ እዝ ማሰልጠኛ የሚገኘውም እዚሁ ከተማ ነው። አንዳንዴም የመንግስት ከፍተኛ ባለስልጣኖች ወደ ከተማው ሲመጡ ጥይት ወደ ሰማይ ይተኮሳል። ይሄ የተለመደ ስለሆነ ለተኩስ ትኩረት አልሰጠነውም። ዛሬ ሁላችንም ስለደበረን ያለ ወትሮው ተበታተን፣ እኔም ወደ ቤት መሄድ ጀመርኩ። በኮኪር ሻይ ቤት አጠገብ የምታወጣውን ቀጭኗን መንገድ አለፍኳትና ወደ ዋናው መንገድ ወጣው። የብስክሌቶቹን ባለቤት ዛሬ ያለ ወትሯቸው በጠዋት ለምን እንደወጡ ጠይቀዋለሁ። ዞር ብዬ ሳይ ብስክሌቶቹ የሉም፣ ባለቤቱም በአቅራቢያው አይታይም። በአካባቢው ያለ ወትሮው ግርግር ተጀምሯል። ሰዎች ይጫጫዋሉ። ሻይ ቤቱም ተዘግቷል። በአንድ ጊዜ አካባቢው ተተራምሷል። መንገዱን ተሻግሬ መሄድ ነበረብኝ። ነገር ግን በዚያ በኩል እየተተኮሰ ነው። ወደ ላይ ወጥቼ በአቋራጭ መንገድ ወደ ቤቴ መድረስ አለብኝ። ስለዚህ ቶሎ ቶሎ መሄድ ጀመርኩ። ገና ወደ ላይ እንደወጣው መንገድ ላይ ሰው ወድቆ አየሁ። ተከስተ ነው። ሌሊት ወደ ኳስ ሜዳ ስመጣ አይቼዋለሁ። ሰላም ተባብለናል። ብስክሌቶቹ ጋር ነበር የቆመው። የወደቀውን ሰው በቅድሚያ በልብሱ ነበር ያወቅኩት። ተጠግቼ በፍርሃት ሳየው የተከስተ ሰውነት በጥይት ወንፊት ሆኗል። የተጠጋሁት እሱን ለማየት አይደለም፣ አቋራጩ መንገድ ያለው በዚህ በኩል በመሆኑ ነው። በጣም ስለደነገጥኩ ከአካባቢው ወዲያውኑ ራቅኩኝ። ሰላም የነበረው ስፍራ በአንድ ጊዜ ትርምስምሱ በመውጣቱ መሄጃ አጣው። አንደኛ ደረጃ ድንጋጤ ላይ ስላለሁ በጣም ፈራው። ወዴት ልግባ? ከላይ በኩል ይተኮሳል፣ ከታችም መሳሪያ ይንደቀደቃል። የሚሄድበት ግራ ገባኝ። ሰዎች በራቸውን ዘግተዋል። በዚህ ሰዓት መሯሯጥ መጥፎ ነው፣ ጥይት ሊበላ ይችላል። ወደ አቋራጩ ለመግባት ስዘጋጅ ሰዎች በርቀት እየተሯሯጡ ይተኩሳሉ። ይሄ መንገድ አደገኛና ሞት ያለበት በመሆኑ ወደ ኋላ ተመለስኩ። ወደ መጣሁበት መንገድ ተመለስኩና ወደ ታች ወርጄ በመስጊዱ ጀርባ አድርጌ በመኪናው ተራ አቋርጬ ወደ ቤት ልገባ ነው የፈለግኩት። እዚያ በኩል ሰዎች ስለነበሩና ግርግርም ስለተፈጠረ በሌላ አቋራጭ አድርጌ በመስጊዱ ፊት ለፊት መጣሁ። አላወቅኩም እንጂ ዋናው ትርምስ ውስጥ ነው የገባሁት። የአብዮት ጥበቃና ወታደሮች እንዲሁም ካድሬዎች በድምፅ ማጉያ ይናገራሉ። ጀማሉ አሊ እጅህን ስጥ፣ ቶሎ ከቤት ውጣ እያሉ ያስጠነቅቃሉ። ለዚህም እድል አልተሰጠም። እኔ ገና እየደረስኩ እያለ ተኩስ ተጀምሯል። ወደ ሰማይ ነው የሚተኩሱት። ውስጥ ያሉት ሰዎች ይጯጯሃሉ። ከመስጊዱ አጠገብ ባለው ግራር ተከልዬ ማምለጫዬን እየፈለግኩ ነው። አሁን ያለኝ አማራጭ ወደ ቤት መሄድ አይደለም፣ ወደ ኋላ መመለስ ነው። መሮጥ ፈለግኩ፣ ግን በአሁን ሰዓት የሚሮጥ ሰው ከተፈላጊዎቹ አንዱ ነው በሚል የጥይት ራት ስለሚሆን ባልረጋጋም ዘና እንዳለ ሰው መጓዝ ጀመርኩ። ውስጤ ግን በስጋት ተወጥሯል። እንደምንም ብዬ በአቋራጭ ገባሁና ወደ ኳስ ሜዳው በማምራት እነ ታሪኩ ቤት ሄድኩ። እዚህ አካባቢ ትርምስ ስላልነበር አንኳኩቼ ገባሁ። በጣም ተጣድፌና ደንግጬ ስለነበር ታሪኩ ግራ ገብቶታል። ምን ተፈጠረ አለ። ተከስተ ሞተ። ሞተ? አዎ። ምን ሆኖ? ምን አውቃለሁ? ማን ነገረ መሞቱን? እኔ ራሴ መሬት ወድቆ አየሁት። በምንድን ነው የገደሉት? ሰውነቱ በጥይት ተበሳስቷል። ማን ገደለው? እኔ እንጃ። ጀማሉም እኮ ጀማሉም ሞተ፣ እየተታኮሰ ነው። ታሪኩም ራሱ ደነገጠ። ቤት ውስጥ ብዙ ቆየን። መንገዱ ሲለቀቅ አረጋግጠን ወጣን። አቋራጩን መንገድ እንዳለፍ ሰዎች ተሰብስበው እየጨፈሩ መጡ። ሌባ ሌባ እያሉ ሕፃናቶች እስረኛውን አጅበው እየሄዱ ነው። ተኩስ ስለሌለ ወደ ሰዎቹ ጠጋል። ጀማሉ አሊ ነው። ሌላ የማላቃቸው ሁለት ሰዎችም ከሱ ጋር ተይዘዋል። ጀማሉ በአናቱ ላይ የተጠቀለለ ነገር ይዞ በአብዮት ጠባቂ ታጅቦ እየሄደ ነው። ከግራም ከቀኝም ይገፈታትሩታል። አንዳንድ ሰዎች ነገሩን ለማጣራት እያጠያየቁ ነው። ሱማሌ ባንክ ቤቱን ዘረፈች ተባለ። ጥቂት ቆይቶ ደግሞ ኢህአፓዎች ባንክ ሊዘርፉ ሲሉ ተገደሉ፣ ግን ጥቂት ገንዘብ ወስደዋል ተባለ። ወዲያውኑ ሙክታር መገደሉን ተነገረን። አንድ ሰው እንዳውም ወደ አላባ መስመር መሄጃ መንገድ ላይ አግኝተነው ገለነዋል። እሱም ተፈላጊ ኢህአፓ ስለሆነ አላመለጠንም። ከፈለጋችሁ ይኸው የለበሰው ጃኬት እያለ ኮት ይዞ ከጓደኞቹ ጋር እየጨፈረ ሲሄድ መታየቱ ተወራ። በዚያን ዕለት ከሰዓት በአብዮት ጥበቃዎችና በመኢሶን ካድሬዎች እንዲሁም በወታደሮች የተገደሉት ሰዎች ሬሳቸው አውሮፕላን ሜዳ አሁን ስቴዲየም የሆነው ተሰብስቦ ለህዝብ እይታ ቀርቦ ነበር። ሰዎች ወደዚያ እየሄዱ ያሉ፣ እኔ መሄድ አልፈለኩም። ግን የሰፈር ልጆች ሙክታር መሞቱን ለማረጋገጥና ሬሳውን ለማየት እንሂድ ስላሉ ተያይዘን ሄድን። ቤተሰቦቹም ነበሩ። ሬሳዎቹን በሙሉ አየናቸው። ሙክታርን የሚመስል ቁመና ያለው አልታየም። ታዲያ የት ሄደ? ጠዋት ልምምድ መስራት ሲጠበቅበት የት እንዳለ አይታወቅም ነበር። እኛንም በቶሎኑ ብሎ ሳይመጣ ቀረ። እሱ ግን በባንክ ኦፐሬሽን ላይ የድርጅቱን ትዕዛዝ ተቀብሎ እየተሳተፈ ነው። ኃላፊነቱን ተወጥቶ ወደ እግር ኳስ ስፍራው ይመለሳል። ነገር ግን ኦፐሬሽኑ ሳይታሰብ ወደ ከፍተኛ የጦርነት ግብግብ ውስጥ በመግባታቸው ብዙዎቹ ባልታሰበና ላልተፈለገ የተኩስ ልውውጥ ውስጥ ለመሳተፍ ተገደዱ። ሙክታር የተመደበው ሞቢል አካባቢ ዝቅ ብሎ ነው። ቦታው የአላባን መንገድ የያዘ በመሆኑ ቁልቁል ያለውን ስፍራ እየተቆጣጠረ ነው። ግርግሩ እየሰፋ ተኩሱ እየበረከተ ሲሄድ ሙክታር አሳዳጆች መጡበት። ራሱን እየተከላከለ በዛ የሚያልፈውን ሰው እየሸፈነ እያለ አደገኛ ነገር ውስጥ ገባ። ሙክታር በተኩሱ ልውውጥ አጣብቂኝ ውስጥ በገባ ጊዜ ካለበት ስፍራ ለውጦ ወደ ተሻለ ቦታ መሄድ ነበረበት። የአላባን መስመር ይዞ ሲሻገር ዘለቀ ደርሶ ሽፋን እየሰጠ ከአካባቢው እንዲርቅ አድርጎታል። ሙክታር እዚህ ቦታ ተመትቶ እንደተገደለ ቢነገርም ዘለቀ ግን እንዳስመለጠውና ሙክታር እንዳልተገደለ ያውቃል። ዘለቀ ሽፋን ሰጥቼው አምልጧል ይላል። በኦፐሬሽኑ ላይ ያመለጡ ከብዙ ጊዜ በኋላ ያሉበት ታውቋል። ዘለቀ ሙክታርን ቢያስመልጠውም ከዚያ ወዲህ ሙክታር ታይቶ አይታወቅም። እንቆቅልሹም ይሄ ነበር። ከሰዓታት በፊት አስደናቂውና አስገራሚው ነገር በሻሸመኔ ተከሰተ። ማንም ሰው እዚህ ከተማ እንዲህ ይፈጠራል ብሎ አያስብም። ስምንቱን የሻሸመኔ ክለቦች ጠራርጎ የበላው ነገር የተጀመረው በዚህ መልኩ ነበር። ጅማሬ ማዕከሉን ሻሸመኔ አድርጎ የሚንቀሳቀሰው የሲዳሞ በይነ ቀጠና አንድ ችግር ነበረበት። እዚህ ያሉት የኢህአፓ ሰዎች ከፍተኛ የገንዘብ ችግር ገጥሟቸዋል። ይህንን ጉዳይ ለመቅረፍ ባንክ ለመዝረፍ ወሰነ። እቅድ አወጡ። ዓላማቸውን ከግብ ለማድረስ ከበላይ አካል ፈቃድ ማግኘት አለባቸው። ፕሮጀክት ቀርጸው አዲስ አበባ ለሚገኘው ለማዕከላዊ ኮሚቴ ላኩ። ከበላይ የመጣው ትዕዛዝ ሻሸመኔ ወሳኝ አባሎቻችን የተደበቁበት ቦታ ስለሆነ ኮሽታ ሳታሰሙ ኦፐሬሽኑን አካሂዱ በሚል ትዕዛዝ ተሰጠ። እቅድ ተነደፈ። ባንክ ቤቱና አካባቢው ፎቶ ተነሳ። ፕላን የሚያነሳ ሰው ተፈለገና ኃላፊነት ተሰጠው። የፕላኑ ነገር ተጠናቀቀ። ስትራቴጂ ተቀየሰ። የተሳታፊ መረጣ ተካሄደ። ኦፐሬሽኑ ላይ የሚሳተፉ ሰዎች ከተለያዩ ሴሎች ተመለመሉ። ብቃታቸው የታመነባቸው ኃይለኛ ስኳዶች ተመለመሉ። ሽፋን የሚሰጥ ገንዘብ የሚያወጣ በየርቀቱ በብስክሌት እየጋለቡ ገንዘቡን የሚቀባበሉ ሰዎች ተሰባሰቡ። አባላቱ ከወላይታ፣ ከሻሸመኔ፣ ዲላና ይርጋለም የተሰባሰቡ ናቸው። ኦፐሬሽኑን በበላይነት የሚመራው ጳሶ አብሮት ከሚሰራው ኢዲዩ የኢህአፓ ስሙ ነው ከተባለ ሰው ጋር ሰዎችን በየቦታው መደቡ። ኦፐሬሽኑ ከጠዋቱ ሶስት ሰዓት ጀምሮ ሶስት ሰዓት ከአምስት ደቂቃ እንዲያልቅ መመሪያ ሰጡ። ከሰላሳ ደቂቃ በኋላ ከሌላ ከተማ የመጡ ስኳዶች ከተማውን በአስቸኳይ ለቀው ይወጣሉ። በሌላ አቅጣጫ ደግሞ ከኦፐሬሽኑ ጀርባ ከጀማሉ ኋላ ያሉትን ሰዎች ያየ አልነበረም። ቁርስ ደርሷል። ሬሳ ከመታየቱ ከሶስት ሰዓት በፊት የባንክ ደብተር ጠፋብኝ ብሎ የሚናገረው ሰው ዘበኛውን እየጨቀጨቀው ነው። ዘበኛው ችላ ብሎ ጠፍቶብህ ከሆነ ባንክ ቤት ውስጥ ገብተህ ጠይቅ አለው። እሱን አናገርኩ። መቼ? ትላንት። ምን አሉ? እዛ እንደሌለ ነው። እንግዲያውስ የጣልከው እዚህ አይደለም። ገንዘብ ተቀብዬ ስወጣ ከኪሴ ወድቋል። እኛ ጋር የለም። የባንኩ ዘበኛ እንዲህ አይነት ጥያቄ ከእነርሱ ጋር መጥቶ ስለማያውቅ ለጥያቄው ትኩረት ባይሰጠውም መልሱን ሰጥቶ ቶሎ አሰናበተው። በጠዋት ጥበቃ ላይ የነበረው ዘበኛ ለደንቡ እንጂ ፍተሻው ላላ ያለ ነው። ሻሸመኔ ብዙ የሚያሰጋ ነገር የለውም። በእጁ ላይ ያለው መሳሪያ ለተኩስ ውሎ አያውቅም። አሁን ጠመንጃውን እነሱ ማረፊያ ጋር ደገፍ አድርጎ ቆመ። ጥበቃ ላይ ቢሆንም ጠመንጃ ሳይሆን በእጁ በቆሎ ይዟል። ወቅቱ እሸት በቆሎ የሚበላበት ጊዜ በመሆኑ የተለመደ ቢሆንም የያዘውን ግን እሸት ሳይሆን ደረቅ ያለ ነው። ለዚያውም የተፈለፈለ። በቆሎውን ለራሱ ሳይሆን በዚህ ሰዓት ቁርስ የሚያቀርብላቸው ተመጋቢዎች አሉት። እርግቦች ናቸው። እነዚህ እርግቦች የሚያድሩት ባንክ ቤት ውስጥ ከጣራው ጋር ተያይዞ በተሰራው ግንብ ላይ ነው። የግንቡ መጨረሻ ወደ ውጭ ጣራውን አልፎ የወጣ በመሆኑ እንደ መግቢያና መውጫ ይጠቀሙበታል። በሰዓቱ ወደ ማደሪያ ይገባሉ። በጠዋት ይወጡና ቁርሳቸውን ከዘበኛው ይቀበላሉ። ፍልጡን ስለሆኑ በቅርብ ሆነው ከእጅ የሚቀበል አይነት ርቀት ዘና ብለው ይመገባሉ። ቁርስ ካደረጉ በኋላ ለስራ ይሁን ለመዝናናት እዚያው 04 እና 05 ቀበሌ ዞር ዞር ብለው ይመለሳሉ። በነገራችን ላይ እርግቦቹ ከትውልድ ወደ ትውልድ እየተራቡ ሲተላለፉ አሁንም ድረስ ባንክ ቤት ውስጥ ያድራሉ፣ ይውላሉ። አንዳንድ ጊዜ ሳይታሰብ ድመቶች አድብተው ለቀም እያደረጉ ቁጥራቸውን አሳነሷቸው እንጂ ባንክ ቤት ሳይሆን የእርግብ ማሰልጠኛና ማደሪያ ይመስላል። ዛሬ ያለ ወትሮ እርግቦቹ ለቁርስ ወደ መሬት ብቅ አላሉም። መጀመሪያ ከውስጥ ወጥተው ግንቡ ላይ ይደረደሩና አካባቢውን አጥንተው እየዘለሉ ይወርዳሉ። ከዚያም ዘበኞች ቤት አጠገብ ባለው ክፍት ቦታ ቁርሳችንን ቶሎ ስጡን አይነት ይንጎራደዳሉ። ዘበኞቹ የተዘጋጀላቸውን ስንዴም ሆነ በቆሎ ያቀርቡላቸዋል። አንዳንድ ጉልበተኛ እርግብ ስላለ ሁሉንም እንዳይጠቀልል ራቅ ራቅ አርጎ በያሉበት እየበታተነ ይቀልባቸዋል። አንዳንዴ ዘበኞቹ ከአለቆቻቸው ጋር ስለ እርግቦቹ ያወራሉ። ድመቶቹ አስቸገሩ፣ ነጯን ወሰዳት፣ ጥቁሯ ጠፋች፣ ዝንጉርጉሯ ታማለች እያሉ ማውራት የተለመደ አድርገውታል። አንዳንዴ ከሌላ ቦታ የመጡ እርግቦች እዚያ ይመጡና ሴቶቹን ይዘው ይሄዳሉ። በትዳር አይነት ዛሬ ዘበኛው የተፈለፈለውን በቆሎ በእጁ እንደያዘ ስለቆዩበት ማፏጨት ጀመረ። ፉጨቱ የተለመደ ነው። ቶሎ ካልወጡ ፉጨት ያሰማል። በፉጨት ፊሽካ ተነፍቶ ቁርስ ደርሷል ይላል። ደንበኞች ወደ ባንኩ ከመግባታቸው በፊት የቁርስ ስነ ስርዓት ይከናወናል። ከዚያም ዘበኞቹም ትኩረታቸውን ወደ ጥበቃው ላይ ያደርጋሉ። እርግቦቹ ዛሬ ከማረፊያቸው ቢወጡም ወደ መሬት አልወረዱም። አንዳንዴ ዝናብ ከሆነ እዚያው ተደርድረው ይቆያሉ። አሁን ግን ዝናብ የለም። ዘበኛው አሁንም ቶሎ ቶሎ ውረዱ አይነት አፏጨ። በዚህ መሃል አንደኛው ጥበቃ ወደ ሽንት ቤት ሄደ። ሌላኛው ዘበኛ እጁ ላይ ያለውን ጥሬ እንደያዘ ሌላ ሰው ብቅ አለበት። እንዴት አደርክ ወንድሜ አለ። አቤት ተገኘልኝ እንዴ? ምኑ? እቃው። የምን እቃ? ዛሬም ልታመላልሱኝ ነው? የምትለው አልገባኝም። ጥቅል ዕቃ አስቀምጬ ረስቼ እቼ ነበር። የት? እዚሁ ጥበቃ ጋር። መቼ? ትላንት። ምንድን ነው? ሽጉጥ። ጥቅል ዕቃ ነው አላልክም እንዴ? እኮ በኪስ ወረቀት ተጠቅልሎ የታሸገ ነው እና ሽጉጥ አይገባም ብሎ ጥበቃው አስቀምጥ አለኝ። አልወሰድከውም? ረስቼው ሲሄድ እሱም አላስታወሰኝም። ተቀያሪው ጥበቃ ለእኔም አልነገረኝም። ውስጥ ፈልገዋ ምንም የለም እና ተቀያሪዎቹ ሲመጡ በኋላ ጠይቃለሁ። እንግዲያውስ ንገራቸው ተመልሼ እመጣለሁ፣ አደራህን። እሺ። ዘበኛው ግራ ተጋባ። እንኳን ሽጉጥ ይቅርና ትንሽም ነገር ቢሆን ተቀያሪዎቹ ይነግሩታል። ሌላ ዕቃም ቢሆን ባለቤቱ ካልመጣ ቢሮ ይሰጥና የጠፋ ዕቃ በሚቀመጥበት ስፍራ ላይ ያኖሩታል። ይህ ሰው ሽጉጥ አስቀምጦ እንዴት ሊረሳ ይችላል? ቅድም አንዱ የባንክ ደብተር ጠፋብኝ አለ። ብዙም ሳይቆይ ሌላው ሽጉጥ እንደጠፋበት ይናገራል። እውነታቸውን ነው ወይስ እየቀለዱ ነው እያለ ጠመንጃውን ካስደገፈበት አንስቶ በእጁ የያዘውን ጥራጥሬ አስተለተለ። እርግቦቹ አሁንም አልወረዱም። ባይወርድም ሊበትንላቸው ተዘጋጀ። ነገር ግን ሐሳቡን ከግብ ከማድረሱ በፊት ተቀደመ። ወደ እርግቦቹ አይቶ ዞር ሲል መሳሪያ ተደግኖበታል። ሰውየውን መለየት አልቻለም። ፊቱን በጨርቅ ሸፍኗል። ዘበኛው መሳሪያውን ለማቀባበል ቀርቶ ለማውረድ እድልም አላገኘም። ከቅድም ጀምሮ እንደተዘናጋ አይተውታል። አፋኞቹ ገና እንደገቡ ማጅራቱን ብለው ጠቀለሉትና እፍና አደረጉት። የኳስ ተጫዋችነታቸውን ጉልበት በመጠቀም እየጎተቱ ቶሎ ብለው ሰዋራ ቦታ አስቀመጡት። አጭር ደቂቃ አካባቢውን ተቆጣጠሩት። ያባ የሻሸመኔን ባንክ ለመዝረፍ ያወጣው እቅድ ወደ ተግባር ተቀይሮ እውን ሊሆን ነው። ይህም የባንኩን ኦፐሬሽን ለማካሄድ አምስት ሰዎች ናቸው የተመረጡት። ሁለት ሰው ዘበኞቹን አፍነው ቦታውን ሲቆጣጠሩ፣ ሶስቱ ደግሞ ባንክ ውስጥ ገብተው ገንዘቡን ያወጣሉ። አፋኞቹ ዘበኛውን ገቢ አድርገው በሩን ከተቆጣጠሩ በኋላ ገንዘቡን ለሚያወጡ ሶስቱ ምልክት ሰጧቸው። እነማን እንደሆኑ ባያውቁም ምልክቱን የሚጠብቁ ሰዎች ስላሉ እንደሚገቡ ይገመታል። በር ላይ ያሉት አፋኞች ስንት ሰዎች ገንዘቡን ለማውጣት እንደሚመጡ ያውቃሉ። ሶስቱ ሰዎች ምልክት እንዳዩ የአጥሩ በር ላይ ሲደርሱ ፊታቸው ላይ ማስክ አደረጉና ቶሎ ብለው ተጠጉ። በሩን ዘልቀው ገቡ። አራተኛው ሰው ከአንድ ደቂቃ በኋላ ወደ ባንኩ ለመግባት ተጠጋ። ሴት ናት። በሩ ላይ ያለው ጥበቃ ተብዬ የት ነው አላት። ምን እያልክ ነው? የት ነው አልኩሽ። ውስጥ ነው። ስራ የለም። እንዴት? ዛሬ እኮ አይሰሩም። ገንዘብ ላወጣ ነው። ገንዘብ የለም። ለምን? ቆጠራ ነው። ትላንት መጥቼ ነበር፣ ምንም አልተነገረኝም። አሁን ነገርኩሽ፣ አስቸኳይ። ሴትዮዋ ግራ ቢገባትም በሩ ዝግ ስለሆነ ተመለሰች። እሷ ብዙም ሳትርቅ አንድ ሰው ብቅ አለ። ወጣት ነው። እንዲከፍትለት ጠየቀው። ታጣቂው የት ነው አለ። ውስጥ። አይቻልም። ምን ማለት ነው? መግባት ክልክል ነው። ሰራተኛ እኮ ነኝ። አውቃለሁ፣ ግን ዛሬ ስራ የለም። ምን አልክ? አስቸኳይ ቆጠራ ላይ ናቸው። በኋላ ነው። ታስቀጣኛለህ። እባክህ ልግባ። አይቻልም። ካስገባሁህ እኔን ታስወቅሰኛለህ። ቀሪ ብትደረስ ተጠያቂ ነው። ሌላ ጊዜ እዚህ የሚቆሙት ዘበኞች በዛ ያሉ ቢሆንም ሲቀያየሩ ያውቃቸዋል። ይሄ በቅርብ የተቀጠረ አዲስ ዘበኛ ይሆናል ብሎ አሰበ። ሴቷ ለልጁ ከተከፈተለት ለመግባት ፈልጋ ነበር። ቆማ እያየችው እሱ በመከልከሉ ሲመለስ እያናገረችው ሄዱ። ሁለቱም በጉዳዩ የተገረሙ ይመስላሉ። ከባንኩ ገንዘቡን የሚያወጡት ሶስቱ ባለጭንብሎች በፍጥነት ወደ ውስጥ ገብተዋል። የተሰጣቸው አምስት ደቂቃ ነው። ጊዜ ሳያባክኑ ሰዓቱን በአግባቡ መጠቀም አለባቸው። በሩ ላይ ያሉት ታጣቂዎች አንድ ጥርጣሬ አላቸው። ወደ ባንኩ ሲገቡ በሩ ላይ ሁለት ዘበኞች እንደሚቆሙ ነው የተነገራቸው። አንዱ መሳሪያ ይይዛል፣ ሌላኛው ባዶ እጁን ሆኖ ወደ ባንክ የሚመጡ ደንበኞችን የሚፈትሽ ነው። ሆኖም በር ላይ ያገኙት አንድ ዘበኛ ነው። ምናልባት መረጃውን የሰጣቸው ሰው የዘበኞቹን ቁጥር አሳስቶ ነግሯቸው ይሆናል። አለበለዚያ ቅዳሜ ስለሆነ አንድ ዘበኛ ብቻ ሊመደብ ይችላል። ለማንኛውም አካባቢውን በቁጥጥር ስር አድርገው ስራው ተጀምሯል። የባንኩ መጸዳጃ ቤት የሚገኘው ከጀርባ ባለው ቦታ አጥሩ ጥግ ነው። ጊዜው የነሐሴ መጨረሻ በመሆኑ ሳሩ አድጎ ግቢውን አጥለቅልቆታል። በተለይ የስንደዶው ሳር ከሰው ቁመት እኩል ሊሆን ምንም አልቀረውም። ከሽንት ቤቱ የወጣው አንደኛው ዘበኛ በርቀት ወደ ዋናው በር እየተመለከተ ነው። ያየውን ማመን አልቻለም። ጓደኛው በትግል ላይ ነው። የሆኑ ሰዎች መጥተው ሲጥሉ ታየ። መሳሪያ ይዘዋል። ቦታውን እንደተቆጣጠሩት ተረድቷል። ዘራፊዎች እንደሆኑ አልጠፋውም። ሁለተኛው ዘበኛ በአጋጣሚ ወደ ሽንት ቤት እንደሄደ ነው አፋኞቹ የገቡት። ለጥቂት ነው የቀደማቸው። ወደ መጸዳጃ ቤት ባሄድ ኖሮ እሱም የጓደኛው ዕጣ ይደርሰው ነበር። የኦፐሬሽኑ ትልቁና ዋነኛው ክስተት ይሄ ነበር። አሁን የተመለከተው ነገር የቀልድ እንዳልሆነ ተገንዝቧል። ዘበኛው ጠለፋውን እንዳየ ወደዚያ ሄዶ ጓደኛውን ማስጣል ነበረበት። ሆኖም ይህን ማድረግ አልፈለገም። በያዙት መሳሪያ ይማርኩትና እሱንም ገቢ ያደርጉታል። ዝርፊያ እየተካሄደ እንደሆነ አውቋል። ምን ማድረግ እንዳለበት በፍጥነት አሰበ። ወዲያውኑ ጊዜ ሳያጠፋ ከፍ ብሎ ባደገው ሳር ውስጥ ጎንበስ ብሎ ተሽለኮለከና አመለጠ። ባንኩ ውስጥ በፍጥነት የገቡት ሶስቱ ባለጭንብሎች በተሰጣቸው አምስት ደቂቃ ጨርሰው መውጣት አለባቸው። ይህን ለማድረግ መፍጠን ይኖርባቸዋል። ባንኩ ውስጥ ከሚሰሩት የኢሃፓ አባላት ስለ ገንዘቡ ብዛት፣ የት እንደተቀመጠ፣ በምን ያህል እስር እንደታሸገ፣ የካዝናው ቁልፍ ማጋ እንዳለ፣ አዳራሹ የት እንደሚገኝ አውቀዋል። ማስረጃውን በሙሉ ስላገኙ በፍጥነት ማከናወን አለባቸው። ወደ ውስጥ እንደገቡ መሳሪያቸውን አወጡ። እያቀባበሉና እያንቃቁ እጅ ወደ ላይ እጅ ወደ ላይ እንዳትበላሹ እንዳትነቃነቁ እያሉ አንባረቁ። ወዲያውኑ ሁሉንም አገቱና ወደ ተነገራቸው ክፍል ውስጥ በፍጥነት እንዲገቡ ነገሯቸው። ሶስት ሰዎች ማስክ ስላደረጉ ማንነታቸው አይለይም፣ እርስ በርስም አይተዋወቁም፣ ለማወቅም አይሞክሩም። ምን ማድረግ እንዳለባቸው ስለተነገራቸው የተሰጣቸውን ስራ አከናውነው በኃላፊነታቸው መወጣት ብቻ ነው። በሁለት ደቂቃ ውስጥ እገታው ማለቅ አለበት። በቀሪው ሶስት ደቂቃ ገንዘቡን ይዘው ውልቅ ማለት አለባቸው። እዚያ ውስጥ የገቡት ደንበኞች ግራ ተጋቡ። እንዲህ አይነቱን ነገር በሲኒማ ቤት አይተው ሊሆን ይችላል። እዚህ ቦታ ግን ይህ ነገር ይፈጸማል ብለው አልገመቱም። አሁን የተሰጣቸው ትዕዛዝ በፍጥነት መፈጸም አለባቸው። የታዘዙትን ካላደረጉ መጥፎ ነገር እንደሚከሰት አልጠፋቸውም። እነዚህ ጭንብለኞች እየቀለዱ አይደለም። ከባንኩ ደንበኞች አንዱ በጠዋት ካስቀመጠው ገንዘብ ላይ ትንሽ ያወጣና ወደ ሀሌሎ ገበያ ሄዶ ቀለብ ይሸምታል። ሰውየው ወራቄ ዋርዴሎ ነው። በማዘዣ ላይ የብሩን መጠን ከጻፈ በኋላ ለባንከኛው ሰጥቶ ገንዘቡን እየጠበቀ ነው። እግረ መንገዱንም ከባንኩ ሰራተኛ ጋር እያወራ ነው። ገንዘቡን ቶሎ ያልሰጠው የጀመረውን ወሬ እስኪጨርስለት ነው። ብሩን ተቀብሎ ቢሆን ኖሮ ወደ ውጭ ይወጣና ከጥበቃዎች ጋር ትንሽ አውርቶ ቶሎ ወደ ገበያ ይዘልቃል። ወራቄ ከባንከኛው ጋር እያወራ ጭንብለኞቹ ወደ ውስጥ ገብተው እጅ ወደ ላይ ሲሉ ግራ ተጋባ። ወራቄ ደንበኛ ብቻ አይደለም፣ የባንኩ የጥበቃ ሰራተኛም ነው። ዛሬ ተረኛ አልነበረም። በጠዋት ከቤቱ መጥቶ ገንዘብ በማውጣት ወደ ጉዳዩ ሊሄድ ነው፣ ግን ታገተ። ባለ ጭንብሎቹ ታጋቾቹን ወደ አንድ ክፍል አስገብተው ቆለፉና የምዕራፍ አንድ ስራቸውን ጨረሱ። ወደ ዋናው ጉዳይ ለመግባት ገንዘብ ወዳለበት ክፍል መግባት ጀመሩ። ካገቷቸው ሰዎች ውስጥ ስራ አስኪያጁና ካሸሩን ለይተው ይዘው መጡ። ቁልፉ እነሱ ጋር በመሆኑ ገንዘቡን ቶሎ በእጃቸው ማስገባት ይጠበቅባቸዋል። ከሶስቱ ሰዎች አንዱ ስራ አስኪያጁን ሌላ ከተማ ያውቀዋል። በጣም ነው የሚያከብራቸው። የአባቱ ጓደኛ ናቸው። ባንክ እንደሚሰሩ እንጂ በምን ኃላፊነት ላይ እንዳሉ አያውቅም። ባገኙት ቁጥር ለአክብሮት ከሁለት እጁ ነው የሚጨብጣቸው። ተምሮ ጎበዝ ሰራተኛ እንዲሆንና ሀገሩን እንዲያገለግል ይነግሩታል፣ ይመክሩታል። አሁን ግን ለድርጅቱ ስራ ነው ቅድሚያ መስጠት ያለበት። አግቶ እየነዳቸው ወደ ካዝናው ሲያመጣቸው ስለ ክብር፣ ስለ ትህትና ጉዳይ ዛሬ ቦታ እንደሌለው ያውቀዋል። ባለ ጭንብሎቹ ካሸሩን ጎትተው አስጠጉና ክፈት አሉት። አልከፍትም። ብትተባበር ይሻላል። አይሆንም። አትከፍትም? ያስጠይቀኛል። ማንም አይጠይቅህም። ከከፈትኩ ይገሉኛል። ካልከፈትክ ደግሞ እኛ እንገልሃለን። አንደኛው ባለ ጭንብል መሳሪያውን አቀባበለ። ትከፍታለህ፣ አትከፍትም ብሎ ግንባሩ ላይ ደገነበት። ወደ ባንክ ቤቱ የገባው ወጣት ገንዘብ ደርሶለት እንደሆነ ለማጣራት በድጋሚ ዛሬ መጥቷል። ሰሞኑን እየተመላለሰ አልደረሰም እያሉት ነው። ዕለቱ አርብ ነሐሴ 27 ቀን ነው። አንድ ትልቅ መኪና ግቢው ውስጥ ቆሟል። ወጣቱ መኪናውን እንደ ነገሩ አየውና ወደ ውስጥ ገባ። ከመስታወቱ ጀርባ ወዳለው ባንከኛ ጠጋ አለና ገንዘብ ተልኮልኝ ነበር አለ። ከየት? ከአዲስ አበባ። ላኪ ማን ይሰኛል? ነገረው። ወረቀቶቹን እያገላበጠ ካየ በኋላ አልደረሰም አለው። ወጣቱ ምን አይነት ቀርፋፋ ባንክ ነው እያለ ተበሳጨ። ምናልባት እስከ ከሰዓት ይደርስ ይሆን ብሎ ጠየቀው። እንዲጠብቅ ነገረው። ወጣቱ የሚፈልገው ይሄን ነበር። ለመጠበቅ ተስማማ። ማንም ሰው ገንዘብ አላከለትም፣ ደግሞም አይልክለትም። እሱ እዚህ ግቢ የሚመላለሰው መረጃ ፍለጋ ነው። እዚህ ግቢ የደረሰው መኪና ገንዘብ ሊያስገባ ሳይሆን ገንዘብ ጭኖ ወደ አዲስ አበባ ሊሄድ ነው። እዚህ ባንክ አራት ሚሊዮን ብር እንዳለ ውስጥ ከሚሰሩት የኢሃፓ ሰዎች ተነግሯቸዋል። ይሄ መኪና የተወሰነውን አሁን ቀነሰ። ወጣቱ ስህተት እንደተሰራ አውቋል። ይህ ባንክ መዘረፍ የነበረበት ባለፈው ቅዳሜ ነው። ወደ ሳምንት መዛወሩ ትክክል አይደለም። አሁን ያለው አማራጭ ነገ ያለውን ብር መዝረፍ መሆኑን አመነበት። ከነገ ማለት የለበትም። ጓደኛው ሲታገት ያየው ሌላኛው ዘበኛ ተሽለፍልፎ በሽንት ቤቱ ጀርባ ባለው አጥሩ ዘለለ። እዚያ ጋር ሽፋን ለመስጠትና አካባቢውን እንዲቆጣጠር የተመደበው ሰው ዘበኛው ሲያመልጥ አላየውም። የዚህ ሰው ስራ ከውጭ ሆኖ ውስጥ ያለውን እንቅስቃሴ መከታተል ነው። ግን አላደረገም ወይም ልብ አላለም። ይሄ ደግሞ ሁለተኛው ስህተት ነው። ዘበኛው ሳይታይ ባጥር ዘሎ ወደ ግራ ታጥፎ በሰሜን አቅጣጫ በሁለተኛው መንገድ መጓዝ ጀመረ። ከበቀለ ሞላ ጀርባ ወደሚገኘው የዜሮ አራት ቀበሌ ጽህፈት ቤት ገባ። ፊቱ ላይ ጥድፊያና ጭንቀት ይታይበታል። የቀበሌው ሰዎች ምንድን ነው አሉት። ባንክ ምን ሆነ? ተዘረፈ እና ድረሱ። ማን ነው ዘራፊው? አላውቅም፣ ግን መሳሪያ ይዘዋል። ቀበሌው ግን ይህን ለማስቆም የሚያስችል ምንም መሳሪያና የሰው ኃይል እንደሌላቸው ነገሩት። ወዲያውኑ ወደ ፖሊስ ጣቢያ ደወሉና ጉዳዩን ነገሯቸው። ፖሊስም ተጨማሪ እርዳታ እንዲደረግላቸው ወደ ጦር ካምፕ ደውለው በአስቸኳይ ድረሱ አሏቸው። ፓራኮማንዶ ወታደሮች ወደ ባንኩ እስኪደርሱ ፖሊሶቹ ቶሎ ቦታው ላይ እንዲገኙ ነገሯቸው። ፖሊሶች በፍጥነት መሳሪያቸውን ይዘው መንቀሳቀስ ጀመሩ። ወሬው በፍጥነት ተራባ። ካድሬዎቹም ሰሙ። አብዮት ጥበቃዎቹ አስቸኳይ ትዕዛዝ ደረሳቸው። ዘረፋው የተካሄደው በኢሃፓ እንደሆነ ስለገመቱ በዋናው መንገድ መሳሪያ ይዘው መጥተዋል። ባንኩ ውስጥ የገቡት ሰዎች ምን እየሰሩ ነው? የወታደር ጂፕ መኪና በፍጥነት እየሮጠ መጥቶ ከመንገዱ ባሻገር በፊት ለፊት ቆመ። ሹፌሩ ባለማዕረግ ወታደር ነው። መሳሪያ በጎኑ ሻጥ አድርጓል። መኪናው ከቆመበት አስር ሜትር ራቅ ብሎ አንድ ወጣት ቆሟል። ቦርሳ በእጁ ይዟል። ወደ ሐዋሳ ለመሄድ ትራንስፖርት የሚጠብቅ ነው የሚመስለው። መኪና ጠባቂ ቢሆን ግን ሉንቺና ወደሚመጣበት አቅጣጫ መመልከት ነበረበት። እሱ ግን ባንኩ ግቢ ውስጥ የሚደረገውን ትርኢት የሚያይ ይመስላል። ወታደሩ መንገዱን ተሻገረና ወደ ባንኩ ዋናው በር ተጠጋ። በሩ በመዘጋቱ ውስጥ ያለውን ዘበኛ ተብዬ በማናገር ላይ ነው። ዛሬ ባንኩ አይሰራም እንዴ? አለ። አዎ። ምን ነው? ቆጠራ ላይ ነው። ቀኑን ሙሉ አይደለም። ይከፍታሉ? አዎ። መቼ? ከሰላሳ ደቂቃ በኋላ። በእርግጠኝነት በሰላሳ ደቂቃ ይከፍታሉ። ላይጨርሱ ስለሚችሉ ከአንድ ሰዓት በኋላ ብትመጣ ጥሩ ነው። ስራ አስኪያጁን አሁን ማነጋገር ስለምፈልግ ልገባ እችላለሁ? አይቻልም። ለምን? እሳቸውም አስቸኳይ ስራ ላይ ናቸው። ከዘበኛው በጎን በኩል ትንሽ ራቅ ብሎ ተከልሎ የሚጠብቀው ሌላው ታጣቂ መሳሪያውን አቀባብሎ ጣቱን ምላጩ ላይ አድርጎ ቀጣይ ነገር እየጠበቀ ነው። ወታደሩ የተለየ እንቅስቃሴ ካደረገ ከፍተው ያስገቡትና አፈና ሊጀምሩ ተዘጋጁ። ትንሽ ልጠብቃ ብሎ ወታደሩ ወደ መኪናው ተመለሰ። ጅብ ውስጥ ገባና ቁጭ አለ። ሊጠብቅ ወስኗል ማለት ነው። ከጥቂት ደቂቃ በኋላ ውስጥ የገቡት ሶስቱ አባላት ገንዘቡን ይዘው ይወጣሉ። የወታደሩ በዚህ ስፍራ መቆም እጅግ አደገኛ ነው። ስለዚህ አንድ ነገር ማድረግ አለባቸው። የዚህ ወታደር በአሁኑ ሰዓት እዚህ መገኘት ግራ አጋብቷቸዋል። ነገሩን አውቆ ለመሰለልና አካባቢውን ሊያጠና ከመጣ ጥሩ አይደለም። መንገዱ ዳር ቦርሳ ይዞ የቆመው ሰው ወታደሩ የተለየ እንቅስቃሴ ካደረገ ከሻንጣው ውስጥ ያለውን መሳሪያ አውጥቶ እዚያው ሊደፋው ተዘጋጅቷል። ዘበኛው መኪና እዚህ ጋር ማቆም እንደሌለበት በምልክት ስለነገረው ወታደሩ እየነዳ ተጓዘ። ጥቂት ቆይቶ ሊመለስ የተዘጋጀ ይመስላል። ዘበኞቹ የወታደሩን ጉዳይ ቢገላገሉም ሌላ ነገር ቀጥሎ ተከሰተ። አንዲት ሴት ከውስጥ በጓሮ በኩል ብቅ አለች። ቀደፍ እያለች ነው። ነጠላ አድርጋለች። ከፍ ያለ ዘንቢል ነገር ይዛለች። ዘንቢሉን በነጠላዋ ሸፈን አድርጋ ወደ ዘበኞቹ እየተራመደች ነው። ዘንቢሉን ስለሸፈነች የሆነ ጥቃት ለማድረስ የመጣች እንደሆነች ገምተው ነቃሉ። ዘበኞቹ ግራ ተጋቡ። ስለዚህ ሴት ምንም መረጃ አልነበራቸውም። ደግሞም ዘንቢል መያዟ አልተመቻቸውም። የእነርሱ ጓደኞች ዛሬ ከተማ ውስጥ በተለያየ ቦታ በዘንቢል በማዳበሪያና በቦርሳ መሳሪያ ደብቀው በመያዝ ለእርምጃ ዝግጁ እንደሆኑ ያውቃሉ። ስለዚህ የልጅቷን ዘንቢል ተጠራጠሩ። ግቢው ውስጥ በስተደቡብ አቅጣጫ የስራ አስኪያጁ መኖሪያ ቤት ይገኛል። የቤት ሰራተኞቹ በጓሮ በር ይጠቀማሉ። ወደ ገበያና ከዋናው መንገድ ጋር የተያያዘ ጉዳይ ሲኖራቸው በፊት ለፊት በር ይጠቀማሉ። ይህችን ሴት የግቢው የቤት ሰራተኛ ናት። ወደ ሀሌሉ ገበያ ለመሄድ ፈረስ ጋሪ ለመጠቀም እየወጣች ነው። ወደ ዘበኛው ተጠጋች። በሩ ዝግ ስለሆነ ግራ ተጋባች። የዚች ልጅ ጉዳይ በጥንቃቄ መያዝ አለበት። ዘበኛው ሲታገት አይታ ቢሆንስ? ይሄ ከሆነ ደግሞ የሆነ ነገር ስለምትጠረጥር ወደ ውጭ ወጥታ መረጃ በማቀበል ነገሩን ልታፈርስ ትችላለች። ወደ ዘበኛው ለመጠጋት አስር ሜትር ያህል ቀራታል። ገና ራቅ ብላ እየተጠጋች ስትመጣ ወዴት ነው አላት። ወደ ገበያ አለችው። ገበያ ይሁን አይሁን ማረጋገጥ አልቻለም። ተመለሽ ሊላት ፈለገ። ይሄ ደግሞ ጥርጣሬ ላይ ሊጥላቸው ይችላል። ነገሩ አስቸጋሪ ሆነባቸው። ወደ ውስጥ እንድትመለስ ቢያደርጋት ቤት ገብታ ስልክ ልደውል ትችላለች። መውጣቷን ደግሞ አልወደደውም። ቶሎ ብላ ውጭ ላለ ሰው መረጃ ብታቀብል የአካባቢው ሰውና አብዮት ጥበቃዎች ተንጋግተው ቢመጡ ነገሩ አለቀለት። ይህች ሴት ትልቅ እንቅፋት እንደምትሆንባቸው አሰቡ። አንደኛው ስትጠጋው ለማፈንና እዚሁ ሊያስቀራት ፈለገ። ሆኖም ስትታገል ብትጮህና መንገደኛ ሊመለከትና ትኩረቱን ባንኩ ላይ ሊያደርግ ይችላል። ደግሞም ወታደሩ ገና መኪናውን አንቀሳቅሶ አልሄደም። ይህን እንዳሰቡ ልጅቷ እየቀረበች ሳለ ፈጥና ወደ ተዘጋው በር ተጠጋች። በቃ መሄዷ ነው። በሩ ከዋናው አስፋልት 15 ሜትር ያህል የሚርቅ ስለሆነ አጥሩ ዘርዘር ስላለ ግቢ ውስጥ ያለው ሁሉም ነገር ፍንትው ብሎ ይታያል። እሷን ለማፈን አስቸጋሪ ነው። እንድትሄድ ማድረግ አለበት። ውስጥ ያሉት ዘራፊዎች መውጫ ሰዓታቸው ስለደረሰ አካባቢውን ማጽዳት ይኖርበታል። በሩ ተከፍቶ እንደወጣች ቶሎ አልሄደችም። ከውጭ ቆማ የሉም እንዴ አለች። ማ ሌሎቹ ዛሬ ተረኛ አይደሉም። ሁሉም አዎ፣ እኛ አዲስ ነን። መቼ? ትናንት ነው የተቀጠርነው። በሩ ለምን ተዘጋ? ቆጠራ ላይ ናቸው ነው እንዴ? አዎ። ሰራተኛዋ በሩን አልፋ ሄደች። ከመንገዱ ዳር ውጭ ለቆመው ሰው ተከታተላት አይነት ምልክት ሰጠው። ምናልባት የታገተውን ዘበኛ አይታ በዘዴ ወጥታ በቅርብ ያሉ ጥበቃዎችን ልትጠራና ነገሩን ልታበላሽ ትችላለች ብሎ አሰበ። የዚህ ልጅ ነገር ግራ አጋባቸው። ዘበኛ ተብዬው መልቀቅ አልነበረበትም። ውጭ ያለው ሰው ሳታየው የት እንደምትሄድ መከታተል እንዳለበት አመነ። መንገድ ዳር ያለው ሰው ቦታውን ከለቀቀ ደግሞ ውስጥ ያሉት ሲወጡ ሽፋን የሚሰጣቸው ሰው ስለማይኖር ችግር እንደሚኖር ገመተ። ስለዚህ የልጅቷን ነገር መተው እንዳለበት ወሰነ። እነዚህ ነገሮች ሁሉ አምስት ደቂቃ ባልሞላ ጊዜ ውስጥ የተከሰቱ ነበሩ። ሰራተኛዋና ወታደሩ በተቀራራቢ ደቂቃ ነበር የመጡት። እስካሁን አስቸጋሪ ነገር አልታየም። ወታደሩ ተመልሶ ከመጣ ነገሮችን ጠርጥሯል ማለት ነው። ሁኔታዎች በዚህ ከቀጠሉ ስራዎች ሊበላሹ ይችላሉ። ውስጥ የገቡት ሰዎች ቶሎ ሊወጡ አልቻሉም። ከፍ ያለ ድምፅ ከሰሙ ውስጥ ችግር ስላለ ጥበቃ ላይ ከቆሙት አንዱ ቶሎ ገብቶ ድጋፍ ይሰጣል። የመጀመሪያ ስራው በጠረጠረው ሰው ላይ እርምጃ መውሰድ ነው። እንደ ጠረጠረው ድምፅ ሰማ። ፈጥኖ ወደ ውስጥ ገባ። ካዝናውን በመክፈትና ባለመክፈት በተፈጠረው ጭቅጭቅ የቁጣ ድምፅ ተሰምቶ ነው። ውስጥ የገባው ዘበኛ ተብዬ ለጓደኞቹ ፍጠኑ እንጂ አለ። አልከፍትም አለ። ማን ካሸሩ የሆነ ቦታ ምታዋ። ዘበኛው ነገሮችን በመሳሪያ መፍትሄ የሚሰጥ ነው። በመቆየታቸው ተናዷል፣ ደግሞም ተቆነጥንቷል። ወዲያውኑ ፈጥኖ ወጣና በሩን ሲመለከት ወታደሩ ተመልሶ መጥቷል። ይሄ ሰውዬ ጠርጥሯል ማለት ነው። ውስጥ አስገብተው ሊያፍኑት ፈለጉ። ስራቸውን ሊያበላሽ ነው። ሁለት ደቂቃ ባልሞላ ጊዜ ውስጥ እንዴት ተመልሶ ሊመጣ ቻለ? በሩ ጋር ተጠግቶ ለአስቸኳይ ጉዳይ ፈልጌው ነበር አለ። ማንን? ስራ አስኪያጁን። ነገርንህ እኮ። እንዴት? አሁን አይቻልም። ስልክ ልደውልለት ትችላለህ። እዚህ አካባቢ ስልክ አለ? ወደ ከተማ ውጣ። መኪናውን በስተሰሜን መቶ ሜትር ያህል አቁሞ ነበር የመጣው። በር ላይ ያሉት ስጋት አደረባቸው። ወታደሩን ሸኙት። ከዚህ በኋላ ነገሮች ጥሩ አይመጡም ብለው ገመቱ። ቶሎ ከዚህ ቦታ መልቀቅ አለባቸው። ውስጥ የገቡት በጣም ዘገዩ። የተሰጣቸው አምስት ደቂቃ ሲሆን አሁን ስምንት ደቂቃ ሊጠጋ ነው። በር ላይ ያሉት ዘበኞች በአምስት ደቂቃ ጊዜ ውስጥ የገቡት እንደወጡ አካባቢውን ለቀው አንደኛው ወደ ወላይታ መስመር፣ ሌላኛው ወደ ሐዋሳ አቅጣጫ እንዲሄዱ ተነግሯቸዋል። ድንገት የተኩስ ድምፅ ሰሙ። ተኩሱ ርቀት አለው። ይህንን ሲሰሙ በጣም ተደናገጡ። ውስጥ ያሉት ስላልወጡ ነገሩ ትርምስምሱ እንደሚወጣ ገምተዋል። ከባንክ ውስጥ ቶሎ ወጥተው ገንዘቡን በቅብብል የተፈለገበት ቦታ በፍጥነት ማድረስ አለባቸው። ቅብብሉን ደግሞ በደንብ አጥንተዋል፣ ግን ቶሎ አልወጡም። ሰራተኛዋ ተመልሳ መጣች። ዕቃ መፍሳቷን ነገረቻቸው። ነገሩን እንዲህ ታስታውሳለች። በፊታቸው ላይ ድንጋጤ ነበር፣ ግን አዲስ ዘበኞች ስለሆኑ ስራው ተደናግሯቸዋል ብዬ ነው የገመትኩት። አንዳንድ ጊዜ ከገንዘብ ጋር ከሌላ ቦታ የሚመጡ ጥበቃዎች ነበሩ። ከነሱ ጋር የመጡ መሰለኝ። ነገሩ ግራ አጋባኝና ወደ ጉዳዬ ሄድኩ ትላለች። ሰራተኛዋ ተመልሳ ከወጣች በኋላ በጥርጣሬ ትመለከታቸው ነበር።